ጤናችንም ልጃችሁ ጋር የማየው ባልኩት የምንረዳት
እንትን ዲስፔንሰሩ በርሜል ላይ ገጥመኑ ያስተነፍሳል እና እሺ ምንድን ነው የምናደርገው?
የቢጂአይ መለያ ቁጥር ወይም ደግሞ ቲን ናምበር አሉት
እ፣ መለያ ቁጥር አለን። ቴክ ምን አድርገ አሁን በቃ ላይ አላቆምና እሺ ችግር የለውም ደንበኛችን እ፣ ደንበኝነት ያሉት ከቢጂአይ አሁን በደወልበት ስልክ ቁጥር ነው ወይስ በሌላ ስልክ ቁጥር ነው
እ፣ በዚሁ ስልክ ቁጥርም ሌላም ይኖራል፣ ይህም ይኖራል።
እዚህ አዎ።
አግኝቼዋለሁ አግኝተሽዋል?
አዎ አግኝቼዋለሁ እ፣ ካራዋድ ባርና ሬስቶራንት ነው የሚለው ኬሮድ። አዎ ኬሮድ፣ ሄሮድ OK ኬሮድ ባርና አካባቢ ነው ያለው ላፍቶ፣ ላፍቶ።
አንድ የመስመር ላይ ጠብቁኝና ልመዝግብ።
ሸኘኝ ሙሉ ስሞትን ቢኒያም።
ይዘሩኝ ደንበኛቸው
እ፣ አቤት።
ሙሉ ስሞትን ብርሃኑ ይርጋ፣ ብርሃኑ ይርጋ።
ይርጋ። እሺ፣ አሁን የደወሉበት ስልክ ቁጥር ሊያዘው ወይስ ሌላ?
ይቻላሉ። ይሄ በዚህ ይቻላል።
በቃ መዝግቤ ለሚመለከተው አካል ስላለፍዋለ በሁለት ሰዓት ውስጥ ይስተካከልሎታል። ግልጽ ነው።
እሺ፣ እሺ።
ሌላ ምርበት ነገር አለ?
ሌላ ምለው ምስጋና ብቻ ነው።
እሺ እ፣ ስለደወሉልን እናመሰግናለን። ስለ መስተንግዶ ያለትን ሀሳብ አስተያየት አሁን ከሚሰሙ ድምጽ በኋላ ያስቀምጡ። መልካም ጊዜ እሺ፣ እሺ።